Goedenavond.
hello አቤት።
እ ዋሽንግተን የሕክምና አገልግሎት ነው።
አዎ፣
እ በሐኪም ቤታችሁ ምን አይነት ምን አይነት የሕክምና አገልግሎት ይሰጣል?
ምን አልሽኝ? ድምፅሽ አይሰማም።
በሐኪም ቤታችሁ ምን- ምን አይነት የሕክምና አገልግሎት ይሰጣል?
ምን ፈልገሽ? ምን አይነት ህክምና ፈልገሽ ነበር ሁሉንም
እ?
ሁሉንም።
ምን አሉኝ? ሄሎ፣ ድምፅሽ አይሰማም። ሄሎ፣
ቆይ አንዴ